ሄሎ
ሄሎ ሰላም ጤና ይስጥልን አቶ ዮሐንስ አዎ ከዊ ፕላስ ሶሉሽን የትራንስፖርት አገልግሎት ሰጪ ተቋም ነው የምደውልልዎት።
ከየት ዊ ፕላስ ወይ ወይ ሰላም ነው እግዚአብሔር ይመስገን እ ድርጅታችን ለአሽከርካሪዎቻችን ለየት ያለ ነገር ይዞ መጥቶ ነበረ። ይመችዎታል?
ዛሬ አይመችኝ ወደ አዳማ ነኝ እና አዎ እና ሲመችኝ ስራ ላይ ልምጣ ነዎት?
አዎ እሺ አሁን family ይዤ ነው እንኳን በቃ አይ ሀሳቡን እንዲሁ ልነግሮት ነበረ የ
በቃ ስቆም እደውላለሁ እሺ እሺ እሺ